ولا فرحتش ወይ ወሊ እሺ እሺ ሰላም ነው አለሁልሽ አለሁልህ ይመስገን። እንትን ይሄ transaction statement ኡን ለማለት ወይም ሪፖርታቸውን ሲሉ እም ኤክስፖርት ሲባል fail ያደርጋል ወይ በ PDF ወይ በ Excel አያወጣም። እና ምንድን ነው እሱ ችግሩ?
በምን ማለት እያወሩ ነው የቀ- የቀኑ ነው?
የቀኑን እ፣ ለማውጣት እንትን ሲባል የቀንም ቢሆን በሆነ ቀደ ገደብ አድርገህ ታ- ሪፖርት ላይ የለ?
በሀያ አራት ሰዓት ውስጥ ይወጣል። አዎ።
አዎ እሱን ለማውጣት እንትን ስል ኤክስፖርት ስል image እንጂ በ Excel ወይንም PDF ላይ አይወጣም።
ውስጥ ቆይ የትኛው short code ነው ነገሩ? እዛው ስልኩ ላይ ያለ ሰው የት ነው ቦታው?
አዎ አይ አሁን ለምሳሌ ሌላ ወረዳ ላይ ጠይቀውኝ እኛ ማዕከል ላይ ልሞክረው ብዬ በእኛ ማዕከል ሞከርኩት።
እሺ በምን ወጣልሽ?
head office ላይ ያለው ማለት transaction statement ነክቼ ቀኑን start date ኡንም end date ኡንም ሞላሁኝ። ከዛ ኤክስፖርት ስለው እም እንትን አይልም ከ image ውጪ PDF ወይንም Excel አያደርግም።
ውስጥ ቆይ check ላድርግና አለሁልሽ።
እሺ እሺ እሺ